ጤና ይስጥልኝ። አሪፍ ነኝ። ማለት ነው እባኮ ምን ልርዳዎት?
አሪፍ ናቸው።
አዎ ነን።
አዎ፣ ባለፈው ሪፖርት አድርጌው ነበር፣ ግን እስካሁን እኮ ብር እኮ አልተመለሰም።
ምን ነበር ጉዳዮት? ደንበኛችን ወይም ያስመዘገቡት በዚህ ቁጥር ነው?
አይ በዚህ ቁጥር አይደለም፣ ሌላ ስልክ ቁጥር ነው።
እስኪ ንገሩኝ ቁጥሩ።
እንገርም አዎ፣ ዜሮ ዘጠኝ እሺ፣ ዘጠኝ አር- አርባ አርባ አስራ አንድ አስራ ሁለት አስራ አንድ አስራ ሁለት ዜሮ አንድ
ዜሮ አንድ አዎ ስሞትን ማን ልበል?
ታካለኝ እሱ
እሺ፣ system ላይ ያየሁለት ነው። ትንሽ ይጠብቁኝ።
እሺ፣ እሺ።
እሺ፣ ደንበኛችን አዎ፣ system ላይ እንደሚያሳየኝ ከዚህ በፊት ሪፖርት አድርገው ነበረ።
አዎ፣ ብዙ ጊዜ ደውላ ነበር እኮ screenshot ደግሞ ቴሌግራም ልክላለሁ።
ልከውልናል። okay። የብሩ መጠን አንድ ሺህ ብር የሚለው ነው አሁን ያለሁት ወይስ?
አዎ እሺ። ስለዚህ እየታየ ነው የሚገኘው። ያው ደግሞ መደወሉንም እንዲስተካከሉለትም እኛ ደግመን እናሳውቃለን ለ technical team ኦች።
እስቲ እስካ እስካሁን ይጠብቅ እኮ ሁል ጊዜ ደውለው ነበር። ግን እናንተ ደግሞ በቃ እናስተዋውቃለን እናስተዋውቃለን እኮ ምናቸው አይደብራችሁም እንዴ? እኮ ምንድን ነው
ያው የእኛ ኃላፊነት እርስዎ ሲደውሉ የነገሩን ነገር ሪፖርት ማድረግ፣ ቅሬታም ሲኖሩት እሱን ሪፖርት ማድረግ ነው። የሚያስተካክሉት ሌሎ- ሌሎች ክፍሎች ስለሆኑ ነው።
እኮ በቃ ሪፖርት አድርጌ እኮ አምስት ቀን በፊት ነው እኮ እስካሁን እኮ ምንም መፍትሄ አላገኘም። ምን ሆናቸው እንዴ?
ያው system ላይም ያጋጠመ ችግር ስለነበረ ነው የተፈጠረው። እንደእርሶ አይነት ብዙ case ኦች አሉ። በተራ ሁሉም ሰው እየተስተናገደ ነው ያለው።
እኮ አምስት ቀን እኮ በፊት ነው ሪፖርት አድርገው
እሺ ቅሬታዎትን ተቀብለናል። እኛም እንዳልኩት ደግመን ድጋሚ ሪፖርት እናደርጋለን።
እስቲ ምን ያህል ጊዜ ይጠብቃቸው?
ያው እስከዚህ ቀን ማለት አንችልም፣ ወረፋ ብዙ ስላለ እንደዛ በተራ ሁሉንም ሰው እየተስተናገደ የእርስዎ ሚሹ እንደዛ ይታያል።
እም፣ እሺ በቃ ምን ችግር ነው ጠብቀ ማንኛው ይሻለው እሺ በቃ
እሺ እናሳውቆታለን። ሲስተካከል እኛው እንደውላለን።
እም፣ እሺ እሺ በቃ እሺ መልካም ቀን ይሁንልዎት።
እሺ